ቤት ራዲት ነህ?
ትናንት ብር ዊዝድሮ ተደርጎ ነበር እና ብሩን አመጣልኝ።
እሺ ስልክህን ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሁለት እሺ
ስልሳ ሶስት ስልሳ አራት ስልሳ ሶስት ስልሳ አራት ስልሳ ሶስት ስልሳ አራት
ሀያ አምስት ሀያ አምስት ሀያ አምስት እሺ ስንት ብር ነው?
አራት መቶ ሀምሳ አራት መቶ ሀምሳ ትናንት አይደል? በቃ ይስተካከላል ይስተካከልላል። ትንሽ system እያስቸገረ ነው። ታገሰ። እሺ ወንድሜ። እሺ መልካም ቀን። hello